ይሆነኛል እሺ እንዴት ነው ፈቃዳችን? እግዚአብሔር ይመስገን እንዴት ነህ?
ማተር ፈልጌ ነበረ። ቢሮ መምጣት እችላለሁ?
አዎ ትችላለህ።
የት አካባቢ?
ስቴዲየም አካባቢ ትራንስፖርት ሚኒስተርን ያውቁታል?
እህ እህ ስቴዲየም ትራንስፖርት ሚኒስተር እ፣ አማራ ባንክ አዲስ ህንፃ እያሰራ ያለበት አካባቢ ያውቁታል?
በአካባቢ ነው። ስቴዲየም አካባቢ ልጠይቃ። በቃ እሱ ጋር ስደርስ አዎ ትራንስፖርት ሚኒስተር ብለው ይምጡና ፊት ለፊቱ አን business center ሚል አለ። እዛ አራተኛ ፎቅ ላይ ነን።
ማን ህንጻ ማን ህንጻችሁ?
አን ኤኤን አን
አንድ አ እሺ መልካም ቀን።